ጤና ይስጥልኝ። ሁሉ ስፖርት በኮምሎር ነው።
ሰላም ነው። እንዴት አደራችሁ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። እንትን ቴሌግራም ላይ አት- አትገኙም ብዙ ጊዜ። ሄሎ ሄሎ፣ አቤት
መ- እንትን መረጃ ፈልጌ ነበረ በቴሌግራም እንትን ቻናላችሁ ላይ ገብቼ ነበር እና እም፣ በዚህኛው በዋናው እንጠቀማለሁ። እንትን ፊክስድ አላችሁ እንደ ጌም እዛ ዋናው ላይ ማግኘት እችላለሁ?
የተሰራ እ አይ የለንም።
የለም።
አዎ እሺ፣ እሺ፣ እሺ።